Daftaan deessuwaan sanarraa sirrii ishee hiikatee saba. Atuun indaa dhiissuwaan sabindaa eegaba. Yefee agarnoo biiraan dabee taajamaa bogabaa gaba. Dirree dirree. Dirree dirree. Dirree dirree. Dirree dirree. Guddaa yaallanyi maal jarrisee ከሚወደው ከድሬ ሰው ከጥንት አንስቶ እስከ ዛሬ ሲዘፈን ኖሯል ድሬ እኔም አለው እሺ እላለሁ መች አንደበቴን አስራለሁ ድር ያለኝ ያንቺ ውለታ አቅም የለኝ ብዬ አልረታዬ ልናገርልሽ ደፍሬ የሰው መውደድ አለሽ ድሬያዬ እስካያት ባይኔ ልቤ ድሬን ሲያሰላ ቢረዘም ጉዞ መሽደቅ ሞቴን ገላ በሀሳብ ሳላውቀው ደንገጎን ጨርሼ ገባው ድሬ መጋላ ድሬ ድሬ ድሬ ድሬ ጉዳይ አለኝ አልጨርሰም ከምወደው ከድሬ ሰው አባዘን ውጣ ወደ በልጭንቀት ድሬ እንግዳዋን ትቀበልበት ድሬ ድሬ ድሬ ድሬ ሰላም ያግባ ብላ በቃሊቲ በሯን ከፍታ እንደ ሰዋ ሰናታ ስንሸኝት አዲስ አበባ አቱን እንደ አዲስ ሰው ሀሳብ እንዳይገባ የፍቅር ነው ቢል አንደበታቸው አቦ ግባ ግባ ድሬ ድሬ ድሬ ድሬ ድሬ ድሬ ድሬ ድሬ ጉዳይ አለኝ ማልጨርሰው ከምወደው ከድሬ ሰው እጋዋሽ ማዶ ሲወስደኝ አይኔም ማቅረሃት ጋርደኝ ድካሜን ለእንግዳ አክባሪ ሰጠህ ማሰቢያ ተፈሪ መንገዴ ሰምሮ እንዲቀና አማን አለፍኩኝ በሂር ነው ስም ያለፍኩ ቁልቢ ደጁን ነኝና የስለት ልጁ እስካያት ባይኔ ልቤ ድሬን ሲያሰላ ቢረዘም ጉዞ መሽደቅ ሞቴን ገላ በሀሳብ ሳላውቀው ደንገጎን ጨርሼ ገባው ድሬ መጋላ ድሬ ድሬ ድሬ ድሬ ጉዳይ አለኝ አልጨርሰም ከምወደው ከድሬ ሰው ያዝናል ፈጣሪ ስለ ልጆቹ በሉጣ ክፋት ከደጋጎቹ አቧዘን ውጦ ወደ በልጭንቀት ድሬ እንግዳዋን ትቀበልበት እያየችኝ እንደ ቤተኛ እሷን ከፍቶ መች ቤተኛ ሰው መቀበሉን ገና ከበሯ ጅብ እንኳን አውቆ ነው ምስክሯ